ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ። ስማርት ራይድ ነው።
ሄሎ
ሄሎ ይሰማል?
ቪ- ቪ- አይ ይሰማል። ቪቫ ሆቴል ነው ያለ ነው።
ቪዛ ሆቴል አዎ ሆቴል የት ምን ይዘው አካባቢ?
እዚህ ውይ፣ አላውቀውም። እኔ ገና እንግዳ ነኝ። ቪቫ ሆቴል አባ ሆቴሉ ሰፈሩ እ?
አሀ አውቄዋለሁ አውቄዋለሁ። ቪዛ አይ፣ ሆቴል እሺ የምንሄደው ዘመናዊ ግዛ ገብረስላሴ ስጋ ቤት ምናምን።
ገዝገርላሽ።
አዎ እሺ እኔ እንልክልሃለን
ወይዬ እንልክልሃለን።
እሺ ንምር እናመሰግናለን። መልካም ቀን።
ታንኪዩ